ሄላው ሄሎ ሄላው፣ ጤና ይስጥልኝ።
አብሮ ይስጥልን። እንዴት ናችሁ? ፍሪጅ ስቶር ነው ምስ ፕሪንት ሶንስ ነው ምድርዳው
አለና እንትን የሆነ ስለ ፍሪጅ ስቶር ነው አንዳንድ መረጃዎች የሚሰጥ መጽሔት አዘጋጅታችሁ ነበር መሰለኝ አይደል?
አዎ ማስታወቂያ ላይ አይቼ ነው እና እም፣ ኦልሬዲ እሱን መ- በደንብ ማንበብ ፈልጌ ነበር። የት ነው የማገኘው?
አዲስ አበባ ነው ያለች።
አዲስ አበባ ነው ያለሁት። አዎ።
ለምን ወደ ቢሮዎቻችን ጎራ አይሉም?
የት ጋር ልምጣ? አሁን ያለሁት የት መሰለሽ?
እም፣ ሀያ አራት ነኝ።
okay፣ ሻውን እየ መምጣት ይችላሉ።
እችላለሁ።
ልደታ፣ ገርጂና ቦሌ አለ ነው ይመችዎታል።
ለታ ገርጅ ይመቸኛል። ቅርብ ሀያ አራት ስለሆንኩኝ በፎት ጋር ገርጂ head office ኣችን ነው። ኮሪያ ሆስፒታልን ያውቁታል አይደል?
አዎ፣ ቆላል አውቀዋለሁ።
ከኮሪያ ሆስፒታል ወደ ቦሌ ሆምስ የምትወስደው መንገድ አለች አይደል?
ኮሪያ ስጦች መንታ መንገዷ መስቀለኛዋ ማለት ነው።
አዎ፣ ወደ ቦሌ ሆምስ የምታስወጣ አለች።
ኦኬ። አዎ፣ አዎ።
እሱ ጋር ዝም ብለው ሲሉ ያገኙናል። ፍሪጅ ሆነ የሚላጭ ቦታ ላይ ስለዚህ እዛ ያው አ፣ እንደ- ገብቼ?
ይደውሉልን ይደውሉልን። እዛ ሲደርሱ እንቀበሎታለን ካላወቁት ቦታውን።
በቃ ይኸው እኔ ወረሪ ከዚህ በኋላ አምስት ደቂቃ መንዳት ነው የሚጠበቅብኝ።
በቃ እሺ፣ አምስት ደቂቃ እሺ፣ ይደው- ይደውሉልን። እሺ፣ እሺ፣ እሺ፣ ሰላም እሺ።
እሺ።